ለማሪ ፓፓ
ጤና ይስጥልን።
ጤና ይስጥልን።
incubator ለመግዛት ፈልጌ ነበር። አለ እናንተ ጋር
ምን አሉኝ?
incubator? Hello፣
መስመር ላይ ናት አባት?
አቤት አቤት።
እሺ ምን ነበር?
incubator ይኖራል እናንተ ጋር?
እኛ ጋር የለም።
ምን ማስመጣት እችላለሁ በእናንተ?
አሁን ላይ
እ እ
የለም አባት።